ሄሎ ሄሎ ምንድን ነው የሚባለው? እስካሁን አልመጣም መኪናው። ሀውሲ አልደወለልህም?
አ? አልደወለም አልደወለም እስካሁን መስፍን ላይ ጠብቀኝ ላረጋግጠልህ።
እሺ።
እና እንደዚህ ትቀርቡ ሁሉ አሽቷል።
حاول تي درو قيدها من ሄሎ ሄሎ
የሰሎም ነው እኮ ከዱላ ለሚል እሺ፣ ይጠበቅ እ- እሺ እሺ ዝናብ ይዘነናል።
እሺ፣ እሺ፣ እሺ